ሄላ ሄሎ ሄላ፣ ጤና ይስጥልኝ።
ወርስልህ ቤዛ ሰለማ አዎ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ ምን ታዘዝ በ wood worker ዛሬ vacancy አውጥታችሁ ነበር አይደለም?
አውጥቼ ነበር ያ አዎ። ያስቸገራችሁ ነገር ይኖራል? pending payment አዎ።
ላይ አግኝተነው ነበር።
payment አስቸገረኝና እሺ፣ ምንድን ነበር ችግር?
I think bot ኡ እንትን አለኝ ይሄ ትመርጭ የለ እ? እ?
እንትን ትመርጭ የለ Option?
መክፈያ መንገድ አዎ።
ኦፕሽኖች የሚወስደኝ ወደ እንትኑ ነው ወደ ምንድን ነው ወደ SantimPay ነው እየወሰደን እያስቸገረን
አዎ። ቴሌብር የለም?
ቴሌብር የለኝም እና ሌላው ካለ እንትን okay፣ ቴሌብር አይጠቀሙም ወይ ደግሞ ወይ አካ- transfer ማስደረግ ይችላሉ በሌላ ሰው?
እ፣ account ልካችሁልኝ ወይ አሁን እንትን ልብ transfer ላድርግልሽ በማንኛውም account አዎ። vacancy ው ግን እ፣ የሚያልፈው በዛ በቴሌብር ስትከፍሉ ነው እና በቴሌብር ብቻ ነው አዎ ስለዚህ በሌላ ሰው ወይ ማስላክ ይችላሉ። በሌላ ሰው ቴሌብር ከፍለው እ፣ ከዛ receipt ኡን screenshot አድርገው ለእኛ ቢልኩልን ይወጣል vacancy ው።
okay እሺ so እንዴት ነው bot ኡ እኔ ስላስገባው እንዴት ነው የምልከው ቴሌብር አቤል ቴሌብር አለ እንዴት ነው የምትልከው አሁን ቴሌብር ላይ አንድ ይቅርታ እ ስልክ ቁጥር ትነግሪኛለሽ
እሺ ወይ ደግሞ ቴሌግራም ላይ ላክሎት።
ቴሌግራም ላይ ላኪልኝና እሱን የተላከበትን ላኪልኝ በስተ በቃ እሺ በዚህኛው ስልክ በ Afriwork support እልክሎት አለው። እሺ እዛው ላይ ምልክሎት ላይ screenshot አድርገው ይልኩልኛል እ፣ receipt ኡ።
እሺ እሺ እሺ እሺ አመሰግናለሁ።
አመሰግናለሁ እሺ እሺ መልካም ቀን።